Hello Hello፣ ጤና ይስጥልኝ።
አዎ ትላንት ማታ ሰባት መቶ ብር withdraw አድርጌ እስካሁን አልገባልኝም።
Okay፣ እሺ፣ ስልክ ንገረኝ።
ዘጠና ሶስት እሺ፣ ሰላሳ እሺ፣ ሰባ ዘጠኝ እሺ፣ ዘጠና አራት
ስንት ብር ነበር?
እ ስንት ብር ነው?
ሰባት መቶ ብር በሳንቲም
Okay፣ እሺ፣ እሺ፣ ለሳንቲም ቢ ያሳውቅልሃለሁ። እሺ፣ ይገባልሃል።
እሺ።